ሄሎ ሄሎ አብ- አቤት አ- አብሮ ይስጥልን።
አቤት አቤት። እሺ ምን ነበር?
ቤት ቢት ላይ ቦነስ ሲሰጠን በትክክል አልደረሰኝም ብዬ ስላሰው ከእሱ አሰራሩን መጠየቅ ፈልጌ
እሺ አ- cashier code ኡን ትነግረኛለህ? check ላድርግልህ ወይስ እንዴት እንደሚሰጥ ማወቅ ማወቅ ነው የፈለግከው?
እንትኑ ጠቅላላ odd ኡን cashier code ኡንማ ወረቀቱና ለ agent ኡ ሰጥቼው እ ጠቅላላ odd ኡንና የጣለኝን ክለብ odd ግን አውቀዋለሁ።
ምን ታደርጋለህ መሰለ እ፣ እ።
total odd ኡን loss ላደረገ odd ታካፍለዋለህ።
እሺ ከዛ ስታካፍለው የሚመጣው ውጤት ነው የሚወስነው። እዛ ጋር እሺ።
bet refund system ላይ check እ።
ማድረግ ትችላለህ። ቆይ እኔ ልክፈተውና ላንብብልህ።
እሺ Hello ጠብቀኝ አባ፣ አንዴ ይቅርታ።
እሺ
Hello አቤት እናት ይቅርታ አባ፣ ይኸውልህ bet እ።
refund system ብለህ ጎግል ላይ ግባና ታገኘዋለህ። እዛ ላይ ከ ምን ያክል እንትን እንዳለውና ከይሄ total odd ኡ loss ያደረገው odd አካፍለህ የሚመጣው ውጤት በስንት መሀል እንደሆነና ስንት እጥፍ እንደሚከፈል እዛ ላይ አለ።
እ፣ እኛ ጋ አሁን እኔ ያለሁት ጎንደር ነው። እኛ ጋር ደግሞ ኢንተርኔት የለም። እንትኖች ኤ- ወኪሎች ብቻ ነው ያለውና እሺ ብነግርሽና ሰርተሽ ብትነግርኝ ይከብዳል?
እሺ፣ አይከብድም፣ ንገረኝ።
እሺ ጠቅላላ odd ኡ አንድ ሺ ዘጠኝ መቶ ስልሳ
አንድ ሺ ዘጠኝ መቶ ስልሳ ነጥብ ሀምሳ ሶስት እሺ
የጣለኝ ኦር ደግሞ እሺ
አንድ ነጥብ ስድስት ሶስት አንድ ነጥብ ስድስት ሶስት እሺ ጨዋታው ላይ void የሆነ ጨዋታ ምናምን አለ የለም በቃ ሁሉም perfect ነው ተጫውተዋል። አንድ ክለብ ብቻ ነው እዚህ መሀል እ፣ game እሺ፣ ተጫውቶ አንድ- የጣለኝ እ፣ አንዴ cashier code ዋን ግን ታስፈልገኛለች እሺ
cashier ማየት- ኮዷ ማየት አለብኝ
በ- እንዲህ ከልጁ- ክልል ማድረግ አትችልም
ውይ ልጁ ላይሰጠኝ ስለተጨቃጨቅን ላይሰጠኝ ይችላለኝ ማለት አራት መቶ ወር ነው የሰጠኝ ይገርምሻል እ፣ የሚመጣው ሌ- ሌሎች ጋር ምናምን እንደዚህ ጓደኞቼ ጋር ስጠይቃቸው ሁለት ሺ አራት መቶ አካባቢ ብር ይመጣል ነው ያሉኝ
እ፣ ይቅርታ አንዴ ካ- ካሸር ኮዷን ብትቀበልልኝ እኔ እንትን ልልልህ እችላለሁ እሺ በቃ ይልቀውና ስሪልኝ እስኪ ያስልከውና አንዴ እንትን በልልኝ ስ- እ፣ ስሪል እስካን አድርጎተኝ ስልኩ ጋር ይኖራል ካሸር ኮዱ
ይኖራል አዎ እስኪ እሺ።
ጠይቀው ወረቀቷ ላይም ልትኖር ትችላለች የቆረጠው እንትን ላይም ይኖራል እና ጠይቀውና አንዴ መልስ ደውልልኝ
እሺ እናት እሺ እሺ እሺ አባ፣ እሺ እሺ።
እሺ ማርዬ ቻው እሺ